ጤና ይስጥልኝ ከቢጫ የኢትዮጵያ ጥሪ ማዕከል ነው የምደውለው።
አቤት
እ እህት
አቤት እህትማማቾች ማከፋፈያ ኖት?
አዎ እሺ ደሚያችን እ ሰሞኑን በ text የ BGI ID ልከ ነበረ ደርሶታል?
አልደረሰኝ
እሺ እሱ እንድነግሩት ነው የደወልኩት። እ ያዙ እሺ
ሀምሳ ሀምሳ ሰማንያ ሶስት ሰማንያ ሶስት ሰላሳ አምስት ሰላሳ አምስት አርባ አንድ አርባ አንድ
አ ይሄ የቢጂአይ ኮድ ወይ የቢጂአይ ID መለያ ቁጥሩ ነው።
እ ያዙት። እሺ ስለ ትብብሮት እናመሰግናለን። መልካም ቀን ይሁንልዎት።
መልካም ውላቤች